አንዴ hello ጤና ይስጥልኝ ሰላም
hello ይሰማኛል እንትን ማታ እንትን ብር ወደ እኔ ገ- ለመላክ መሀል ላይ ቀ- ቀረ እሺ ከ Best Bet ነው ከቤት ከ- ወይስ ከቴሌብር ወይ ከ CBE ነው ካልሽ አይ ከ Best Bet ከ Best Bet withdraw አድርገህ ነው አዎ እሺ ስንት ብር ነበር
ሁለት ሺ ዘጠኝ መቶ
አሁን የደወልክልን
በዚህ ለመላክ ነው እንትን ዜሮ ዘጠኝ የ- የላክልኝ ንገረኝ አዎ የላክበትን ቤት ቤት ቁጥር አዎ እሺ ዜሮ ዘጠኝ እሺ
ሰላሳ ሰባት ሰላሳ ሰባት እሺ
አርባ ስምንት አርባ ስምንት ሰማንያ ዘጠኝ ሰማንያ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ አዎ
ስለማታ ነው ያልከኝ አይደለ አስራ ሶስት አዎ ስምንት ሰዓት አካባቢ ስንት ብር ነው ሁለት ሺ ዘጠኝ መቶ
እሺ እ transaction ኡ pending ላይ ነው አባ
እ?
transaction ኡ pending ላይ ነው
pending ላይ ማለት ከ- ከውስጥ ነው አልገባ ማለት ነው። ይሄ ማለት ከ- ከ Best Bet account ወጥቷል፣ ግን ወደ አዘዝክበት ወደ ቴሌብር account አልገባም። process ላይ ነው ማለት ነው። ስለዚህ አ- እዛ- activity ዎች ናቸው ያን process እንትን የሚሉት እኛ እናሳውቅልሃለን። እነሱ አ- okay okay እሺ እሺ፣ ስለደወልክ እናመሰግናለን። መልካም ቀን።
እሺ እሺ እሺ